ሰላም አደርሽ ታሽ hello hello hello ጤና ይስጥልኝ።
hello ጤና
ይሰማል?
ይሰማል።
አዎ እንትን ማሽን አልቀዳ ብሎኝ ትላንትና መካኒኩ ትላንት አውርቼ አስመዝግቢያችሁ ነበረ።
እሺ መካኒ- መካኒኩ መጥቶ አይቶት እ፣ ጋዝ ነው አለ እና ጋዝ ደግሞ አመጣው
እሺ።
አረኩ አሁን ደግሞ እንደገና አልቀዳም አለ።
አሁንም ተበላሽቷል።
አዎ በቃ ማሽን እንትን እ፣ መቅጃው ራሱ መቅጃው ማለት ነው።
ትላንትና ታቡ አያወርድም ነበር ብለው ያስመዘገቡት።
አዎ ታቦ አያወርድም ብዬ አስመዝግቤ ነበረ። ከዛ መካኒኩ መጥቶ ሲያየው ጋዝ ነው አለኝ። ጋዝ ደግሞ ገዝቻለሁ። አሁን ኦክሲጅን አስመጣሁ።
ከዛ በኋላ ሰርቶ ነበር ታዲያ።
ከዛ በኋላ ሰርቶ ነበረ። አሁን ደግሞ እንደገና ቀጣል አልሰራም ብሎ እ፣ ቆመ።
እሺ ሲኦቱ ጋዝ ካደረጉበት በኋላ የተወሰነ ሰርቶ ከዛ በኋላ ማ- መስራት አዎ ነበር።
አዎ፣ አቆመ። ከዛ በኋላ እሺ እሺ። ባ እ፣ ቅሬታዎትን ለሚመለከተው አካል አስተላልፍልዎታለሁ እንደገና የጥገና አዎ፣ ክፍሎች ባለ- ዛሬ አዎ፣ ዛሬ ቅዳሜ ስለሆነ ቶሎ ቢመጡልኝ እ፣ ቢነግሪልኝ ደስ ይለኛል።
እሺ እሺ። ለሚመለከ- ለሚመለከተው አካል አስተላልፍልዎታለሁ። ሌላ አመሰግናለሁ። በጣም አመሰግናለሁ። እሺ፣ በጣም አመሰግናለሁ። እሺ፣ እሺ፣ መልካም ቀን።
እሺ መልካም